ጤና ይስጥልኝ ሁሉ ስፖርት ባኮመን ለዳውስ
ከአቪያተር ወደ ቴሌብር ሁለት ሺ ዘጠኝ መቶ ሀምሳ አራት ብር ልከን ነበር እሺ
እና አልገባም ወደ ቴሌብር እሺ ከ transaction history ላይ አልገባለሁትን ምልክት ትራንዛክሽን አድርገውበት- history ላይ successful ይላል አዎ እኮ ምልክት አድርገው የትኛው እንደሆነ በቴሌግራም ይላኩልን
እሺ screenshot አድርገው ዜሮ ዘጠኝ ሀያ ሰባ ስምንት የያዙ ስልክ ልስጦት እሺ እንካ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ በዚህ ላኩልን እሺ screenshot አድርጌ ነው የምልከው አዎ
እሺ መልካም ቀን